ሄሎ ጤና ይስጥልኝ። ጤና እግዚአብሔር ይስጥልኝ።
ይስጥልኝ። እግዚአብሔር ይመስገን።
ከአርሲ ነው የምደውልዎት።
እሺ አሁን ደውሎ ነበረ። ደንበኛችን ተቋርጦ ነው።
አዎ ይሰማዎታል?
አዎ ይሰማል።
ስልክ ቁጥር ልንገሮት።
እሺ
ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት አስራ ሶስት አስራ አስራ ሶስት አስራ ሶስት አስራ ሶስት
አዎ ብያለሁ።
ዜሮ አንድ አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት አዎ አስራ አምስት
ዜሮ አዎ ሀምሳ አምስት ልድገምልዎት።
እሺ ችግር የለውም። ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ይሰማዎታል?
አዎ አዎ ተቀበለች። እሺ ሲልኩልን ስምና ስልክ ቁጥሮትን ከታች መጻፍ እንዳይረሱ።
እሺ
ሲልኩልን ከ screenshot ኡ ታች ስምና
እሺ thank you